ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከላ ነኝ። እባክዎ ምን ልርዳዎ?
አዎ sister የሆነ ፈልጌ ነው። ትናንት ማታ ከወዳይ Best Bet ወደ account ወደ account ብር አልገባ- አል- ከ Best Bet ወደ transfer ለማድረግ ፈልጌ ነበረ ወደ አካውንት እሺ ከዛ አልገባም እስካሁን
ስንት ብር ነው?
እ፣ አንድ ጊዜ ስምንት መቶ አንድ ጊዜ ደግሞ ሶስት መቶ
ስምንት መቶ እና ሶስት መቶ አ፣ የመቼ ነው የትናንት ማታ
እኮ? ወደ Commercial Bank ነው አደለ አባቴ?
አ ወደ Commercial Bank ነው አደለ? ወደ ንግድ አ ባንክ አ አ አ እኮ ይኸውልህ ትላንትና የነበሩ ወደ CBE የተደረጉ በቻፓ በኩል የነበሩ transaction ኦች እንዳለ hold ተደርገው ስለነበረ ነው system ችግር ስላጋጠመ ማለት ነው። እና እሺ ይገባልሃል። እሺ ተራ በተራ እያስገቡ ነው።
እሺ አሁን አሳውቀውናል። ዛሬ እናስገባለን ብለው አሳውቀውናል ቻፓዎች። ስለዚህ ጠብቁን። እሺ በትዕግስት እሺ እሺ። ተደወሉ። እናመሰግናለን። እሺ መልካም ቀን ይሆንልን።